ጤና ይስጥልን ቤት ነው የምንለው።
አዎ እንትኑ ጨዋታው እየተካሄደ ነው፣ ግን ተሰርዟል። በስ- የማን በስ- ጨዋታ ነው?
እንትን ጣሊያን cup
እ
ጣሊያን cup
እሺ ትኬቱን ቴሌግራም ላይ ላክልን እና check እናደርገዋለን።
አሁን ጠይቀሽ ነበር፣ እሱን ለመናገር ነበረ የፈለኩት።
እሺ cashier code ኡን
አዎ እሺ ንገረኝ።
ሁለት
አይደለም cashier እሱን ከሆነ ቴሌግራም ላይ ላክልን።
እሺ፣ እሱን የአሁኑን አዎ
እሺ እሺ